አቤት አቤት ግዴታ ሌሎ ይሰማል ይሰማል። አዎ።
እሺ ምን እንርዳው?
የሆነ ብር ካልነበረ ማታ አልገባንም። እዛ ነው
ዊዝድሮ አድርገው ነው
አዎ በቤን እንደላኩት እኔ እንጃ፣ ግን ውታለው አልገባልኝ።
በዚህ ስልክ ነው።
በዚህ ስልክ አይደለም። ያዝ ዘጠኝ እሺ
አስራ አምስት እሺ
ዜሮ አራት እሺ
አርባ ሁለት ሀምሳ አርባ ሁለት ሀምሳ አዎ እሺ መስመር ላይ ጠብቁ።
እሺ
ስንት ብር ነበር?
አምስት መቶ ብር አምስት መቶ ትናንትና
ማታ ነው ማታ
እኮ ትናንት ማታ ማለት ነው።
አዎ በሀያ ሶስት ጋር እሺ እሺ ሶስት ጊዜ ነው ወጪ ያደረጉት?
አዎ
አ ሶስቱም ገብቷል ነው የሚለው system ላይ።
አምስት መቶ ብር ሀያ ሶስት ሁለተኛ እንትን ሳልሆን ስለታየ
አሁን ወደ ደወልበት ቁጥር ነው የገባው ገንዘቡ አ?
ማለት ነው። ገንዘቡ የገባው እ።
ቴሌብር
እኔ ደግሞ በአካውንት ነው ላኩታ። አይ አሎ
ሄሎ ቼክ እያደረኩ ነው። እሺ አንዴ ይቅርታ።
እሺ እ? እ?
ሄሎ አቤት ስልኩን ይንገሩኝ እስቲ።
ይሄ አስራ አምስት አ
አርባ ዜሮ አራት እሺ
አርባ ሁለት ሀምሳ አርባ ስንት አርባ ሁለት ሀምሳ हो हो लगो दिया और भी दवर दिया बोल दिया रुकी दवर दिया पर पर पर दवर है በሳንቲም ፔ ነው हां በሳንቲም ፔ ነው።
हां
እሺ ሪፖርት አደርግልዎታል። ለ SantimPay ሪፖርት አድርጌው እሱ approve ያደርጉታል።
እሱ ቁጥር ዘጠና ሶስት ስልሳ ነው
ዜሮ ዘጠኝ
የእነሱ ቁጥሩ ዘጠና ሶስት ስልሳ የእነሱ አዎ አዎ
አዎ ሪፖርት ደውለው ነበር?
አዎ ደውዬ ነበረ አያነሱም።
አያንሳማ
እሺ ችግር ከእኛ side ሪፖርት አድርገንላቸው እነሱ ያስተካክሉ።
እሺ ፔንዲንግ ላይ ነው እነሱ ያስተካክሉት። መልካም ምሽት